ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን። Donkey Tube ነበረ። ምን ልርዳው?
የ YouTube ስልጠና አይቼ ነበርና TikTok ላይ እሺ ተጀምሯል ወይስ?
እ፣ በአካል ተጀምሯል። ኦንላይን መመዝገብ ይችላሉ።
okay በ information መውሰድ ይችላለሁ ከይቅርታ ጋር?
ይቻላል። እ፣ ትምህርቱ የሚቆየው ለሶስት ወር ያክል ነው።
okay እሺ በሳምንት ሁለት ቀን ነው። ከሁለት ሰዓት እስከ አራት ሰዓት ከምሽቱ።
okay ከጠዋት ከማታ ሁለት ሰዓት እስከ አራት ሰዓት ነው።
አዎ
እሺ ባለው ሰዓት ነው። እ፣ አ፣ ከኮሜዲያን እሸቱ ጋር ነው የምትማሩት ፊት ለፊት በእንደ Zoom እና ምናልባት ቪዲዮ ካመለጦት ደግሞ ያው video link ይቀመጥሎታል።
okay ክፍያውስ?
okay የምትማሩት ሀያ credit hour ነው። አንዱ እ?
credit hour እየሰሙኝ፣ አንዱ credit hour ሰባት መቶ ሀምሳ ብር ነው።
እሺ ሀያው ደግሞ አስራ አምስት ሺህ ብር ነው። ትምህርቱ የሚጀመረው መጋቢት አስራ ስድስት
okay እሺ ከይቅርታ ጋር አ- አንዱ credit hour ሰባት መቶ ሀምሳ አዎ ማለት አንድ አንድ አንድ አንዷ part ብቻ ነች? hello hello hello ጤና ይስጥልኝ።